ቤስት ቤት hello፣
ወይ እናት እሺ፣ እናገናኝ።
እስኪ cashier code ልንገርሽና የቅድሟን ውጤት ሂድ እሺ፣
አስራ ሶስት ሀምሳ ሶስት
አስራ ሶስት ሀምሳ ሶስት
ሀያ ሶስት ሰባ ዘጠኝ አንዴ አንዴ አስራ ሶስት ሀምሳ ሶስት ሀያ ሶስት ሰባ ዘጠኝ ልክ ሀያ ሶስት ሰባ ዘጠኝ እሺ አንድ game ወድቆብሃል። ሌሎቹ ደግሞ አልታረሙም ገና የአራት የትኛው ነው?
ጨዋታዎች ናቸው የወጣው የትኛው ሞሁን ባጋን ነው የሚለው ሞሁን ባጋን
አ፣ ስንት ለስንት ሶስተኛ ላይ አለቀ?
ያለው check ስንት ላድርግ ለስንት አለቀ?
አንተ አ፣ ያው over አንድ ነጥብ አምስት ነው ያልከው እስቲ ያለቀው ነው ዜሮ ለአንድ አንድ ለዜሮ
አንድ ለዜሮ አለቀ።
አዎ ያው ግን ቢታረሙም እንትን ነው total ኡ ልክ ዘጠኝ ነው። አዎ ዘጠኝ ስለሆነ ያው ቦነስ አይኖረውም ቢታረምም አረ፣ ማለት ነው ቢጫወቱ። አዎ አንዱ lost ስለሆነ total ኡ ልክ ደግሞ ከሀያ በታች ነው ዘጠኝ ነው።
አይ ችግር የለም። እስኪ እሺ፣ በቃ እሺ፣ እሺ ሌላ አመሰግናለሁ።
ካለ ንገረኝ።
የለኝም።
እሺ እሺ እናመሰግናለን።